Aló. Al- Alto Pueblo. እ?
ሰላም ነው?
ሰላም ነው። አሁን የደወልከ የደወሉ ሰውዬ ሰውዬ ጋር ነው።
አሁን ደውለ ነበር?
አዋ ስልሳ መጨረሻ ስልሳ አካውንት ላይ እ
ሶስት መቶ ነበር ነበረ ሶስት- ሶስት መቶ ይመል- ይመልሳል ብሎ ስመለስ እስኪ ስልክህን ንገረኝ።
ዜሮ ዘጠኝ እ
ሀምሳ ሶስት እ
አስራ ስምንት
ሀምሳ ሶስት አስራ ስምንት አ ሀምሳ ሰባት እ ስልሳ
withdraw ነው?
ምን አለው ብሩ አስገብቼ በቃ ብሩ የለማ ከምን ላይ ነው ያስገባኸው አባቴ?
እ ከምን ላይ ነው ያስገባኸው?
አይ ቤት ቤት ሆነ ወደ ቤስት ቤት ከቴሌ ብር ወደ ቤስት ቤት ነው? ከቤስት ቤት ወደ ቴሌ ብር ነው?
አይ ቤት ቤት ቤት ቤትና እ የሆነ የሆነ የሆነ ለው- የሆነ ልጅ እሱ ነው አስገባ በቃ- በቃ ቦ- ቤት ቤት ሆነ አለው ብሩ እኮ ከ- ከምን ላይ ነው ያስገባኸው? ከቤስት ቤት አካውንት ላይ ነው ወይስ
አይ እ።
ከቴሌ ብር ጋር ነው የሆነ የሆነ ልጅ እኮ እሱ ነው አስገባው
የሆነ ልጅ ነው ያስገባለህ?
የሆነ ልጅ አ የሆነ ጉዳይ እኮ አስገባ ነበር እሱ እሺ።
የሱ- ሶስት መቶ ብር ነው ሶስት መቶ ብር አዎ እ። መቼ ነው? ትላንት አዎ ይመልሳል ብሎ አልተመለሰም።
እስኪ ቆይ check ላደርገው። deposit ነው አይደለ?
አዎ
ያ deposit እኮ ሆኖ ነበረ። ትናንትና deposit ተደረገና እሺ በአምስት በአምስት ብር ትጫወት ነበረ።
እሺ ከዛ ሰማንያ ሰባት ብር በላ። ከዛ አሁንም በአምስት በአምስት እየተጫወት ተጫውተህበት ነው እንጂ ሳይገባ ቀርቶ አይደለም።
እ ሳይገባ ቀርቶ ሳይሆን
ከ- ከየት?
ተጫውተህበት ነው።
እ
ተጫውተህበት ነው እንጂ ገብቶልሃል። deposit ሆኗል።
አሁን በ- አሀ ቤዝቤል ሌባ ነው። እንደዛ ከሆነ ነው እንዴ?
አይ አሁን አይደለም፣ history ላይ ግባና ማለት ነው።
እ account history ላይ ግባና
ኦሆሆ ስማኝ እንደዛ ከሆነ መጀመሪያ አንቺ በቃ ቦ- ቤዝቤል ሌባ ሆኖ ሌባ ሆኖ ነው። እንደዛ ከሆነ ለምን እስ- ዲፖዚት በ- እኮ ነው በ- ያደረግከው አይደል እንዴ?
እ deposit ነው ያደረግከው አይደለ?
አዎ እኮ deposit ካረክ እኮ የ deposit ኡን ማየት ትችላለህ። account history ላይ ገብቶልህ የኔ account ገብታ ግን ማን ወሰደት አላ እ ተ- ተመድቦበት ነው ተጫውተህበት ነው ወይ አካውንት የሚያውቅ ሰው አለ
የለም ማለት ነው የሚያሰው እኮ። እና በአንተ ገብቶ እዚህ የሚጫወት የለማ።
እ በአንተ አካውንት ያንተን አሁን- አካውንት የሚያውቅ ሰው አሁን ሶስት ካልሆነ መቶ ሶስት መቶ በቃ ተጫውቶ ተበላ ማለት ነው።
አዎ አዎ
አዎ በቃ እናንተ ሌባ ነው። ሁለተኛ ጊዜ ቼክ አድርገው አካውንት ስትሪ ላይ ይጫወት በቃ ሌብነት ጀመራል። እንደዛ ይሄ ሁሌ ደምዳር ሁሌ ይጫወታሉ አውቃለሁ። ይሄ እኮ አካውንት ሂስትሪ ላይ ቼክ አድርግ።
ኧረ ኧረ ይሄ ደግሞ የትናንቱ ብር ነው። ኧረ ነው ኦሆ በቃ ማ- ተጀመረ ማለት ነው።
አይደለም ቼክ አድርግ አባቴ። አንተ ዋው።
አካውንት ላይ እኮ ማየት ትችላለህ።
ይሄን በስንት አየሁ ብር ማለት እንደምትደብቀት ነው።
እንደምትጫወት ምን እንደምትጫወትና አካውንት ላይ ያውና አምስት ብር ጫው- ጨዋታ ጀመረ ነበርና አዎ በአምስት ብር ነው መጫወት የጀመረው።
ከቶሎ ወጣ። ዝም ብሎ እኔ ከወጣ በኋላ ጫው- ጫባው ይሄዳል።
ወይ በቃ አካውንትን የሚያውቀው ሰው አለ ማለት ነው የለም ባ የሚያሰው እ
ምንም የሚያሰው የለም።
አለ እና እነሱ ሌባ ነው እንጂ እኔ አካውንት አካውንትን የሚያሰው የለም የሚያውቀው ሰው ከሌለ ማን ይወስደዋል?
የለም የለም። አዎ፣ እናንተ ነው እናንተ እ?
ደግሞ እናንተ ሌላ ተጀመሪያ
አይ account history ን check አድርግ አባቴ።
ራራ እናንተ ሌብነት በጣም እኛ ጀመረ ሊመለስ ማለት ነው።
አይደለም
ተው ተው በቃ